ኪንግ የመጠጥ ክፍል ስንመለስ ጤና ይስጥልን። ከቢዳይ ጥሪ ከተደወለ ደንበኛችን የመጠጥ ማከፋፈያ ነው። ኪንግ የመጠጥ ማከፋፈያ ነው።
ከየት ነው?
ከቢዳይ የጥሪ ማዕከል ነው የደወለው።
እሺ
ብለዋል። በስልክ
እ? ይህ ጫጫታ አለው። አንቺ የቢዳይ ጀራሽ- መለያ
እ?
የቢዲአይ መለያ ቁጥር የያዘ አጭር የጽሁፍ መልዕክት ተቀብለዋል። ደንበኛችን
የሆነ text ነበር መሰለኛ በፊት
እሱን ለማረጋገጥ ነው። መልካም ምሽት ይሁንልዎት ደንበኛችን